ሄሎ ሄሎ
ሄሎ ሰላም ጤና ይስጥልኝ። መላማይት ሄሎ፣ አይሰማም?
ይሰማል። ማን ልበል?
ከሴንቶች ነው የምደውለው። የተመልካም ፕሮግራም ለልጆች ነው። ሄሎ፣ ምን አል- ወይዘሮ ምን አልሽኝ?
መላማይት ከሴንቶች ሄሎ።
ነው የምደውለው። የተመልካም ፕሮግራም ለልጆች የሚል አይተው አዎ፣
መልሼ ልደውልልህ። ወይዘሮ መላማይት እሺ። እማዬ፣ ቆይ አንድ ማይመች ቦታ ሆኜ ነው። እሺ፣ ከተሰማሽ
እሺ